ቶሎ ተነስተን ቤት ቤት ነው የለም በኩል የምንገባው።
ትኬት ቆርጬ ነበር እሺ
እና በአንድ ነው የወደኩ ማለት ነው እሺ
እና- ቦነስ አልሰጠህም?
እ ቦነስ የለም አልሰጠህም ነው? እሺ ከስር አልሰጠኝም።
ኮድ ንገረኝና check ላድርግልህ።
እ ከስር ኮድ እሺ።
ንገረኝና check ላድርግልህ። እሺ እሺ አስራ አንድ እሺ
ዜሮ አንድ እሺ ሰላሳ ዘጠኝ እሺ
ዘጠና ስምንት
እሺ
አንደኛ ሌላ ደግሞ ልንገርሽ ይሄኛውን እሺ ልይልህ አንዴ 11 01 39 98 ነው።
አ
እ፣ ይሄኛው ተመላሽ የለውም። እ፣ በእርግጥ አንድ ጨዋታ ብቻ ነው የወደቀው፣ ግን odd ኡ ትንሽ ነው። እሺ 19 ነው odd ኡ።
እሺ የዚህ ነው የለኝሽ እሺ እሺ ንገረኝ።
አ- አስር እሺ ሰላሳ ዘጠኝ እሺ አስር ዘጠና ሶስት 93
ዘጠና ሁለት እሺ
ሀምሳ ስድስት
10 93 92 56 አ እሺ ይሄም እንደዛው የለውም ተመላሽ። ያው የትኬቱ total odd አለ አይደለ?
እ የትኬቱ total odd odds total አዎ።
ሚል አለ አይደለ? እሱ አዎ።
ለወደቀው match odd ሲካፈል ከሀያ በላይ መምጣት አለበት። እሺ ቦነስ እንዲኖረው አንድ ስለወደቀ ብቻ ሳይሆን odd ኡም ተካፍሎ ሀያ ሀያ እና ከዛ በላይ መሆን አለበት።
እሺ፣ ለ- ለአጠቃላዮቹ ሲከ- ለአንድ ለወደቀው ሲካፈል ከሀያ አዎ፣ በላይ ከሀያ በላይ መሆን አጠቃላይ odd ኡ ለወደቀው match odd ሲካፈል ከሀያ በላይ መሆን አለበት።
እሺ እሺ ስለ ደወልክ እናመሰግናለን። መልካም ጊዜ